Hello ሰላም ጤና ይስጥልኝ። ቤስት ቤት ክራር ነኝ። እባክዎ ምን ልርዳዎ?
ሰላም ዳዊት አሰፋ
ሰላም ነው ዳዊት፣ እንዴት ነህ?
አለው አገናኝ ተስፍሽ ጋር አገናኝ።
እሺ ምን ነበረ ዳዊት?
ጂአር ነው የሚጫን ነበረ ነው።
Okay እሺ፣ አንዴ ጠብቀኝ። ጄሪ የለችም እንዴ? ጄ
የማን ነው ደግሞ አንተ ነው?
ጄሪ የቀለበትን
ዳዊት አሶሳ የሚጫን ጂአር ነበረኛ እ ዩ ስልክ ላይ ነው።
ሄሎ
ወይ ወይ ዜሮ ዴቭ ወይ አቤት የቅድሙ እ የላክሽልኝ ና ወን የለሸልኩ ማለት ነው እሺ
እ እንትን ነበረ አይ- አይከፍትም እኮ አንዱ ኪኖ ብቻ የሚለው ነው የሚከፍተው።
ምን ቲቪ ላይ ምንም አይከፍትም?
ቲቪ ላይ ይከፍታል፣ ግን አንዱን ከፍቶታል፣ ሌሎቹ ኢረር ይላል።
ይራን ይላሉ። እስኪ ፎቶ ላክልኝ ዴቫ።
እኔ ዲስክ ላክልሽ ለምን አገኝበት ይቻላል። እሺ እሺ።
ላይ ይህን ሁላ የምታሰርበት ሶስት ቤት